ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
deposit እንዴት ነው የሚደረገው? ኦንላይን ነበር የምንጫወተው።
አሁን ለጊዜው technical የሆነ ችግር ስለገጠመን ስለሌለ ነው። በስልክ እሰጥዎታለሁ ወደዛ ስልክ deposit ያደርጉና በቴሌ ብር ደረሰኙን በቴሌግራም ይልኩልና እናስገባልዎታለን ወደ ሁሉ ስፖርት wallet ዎች።
እንደዛ እንኳን ይቅር፣ ግን ይቆያል ይሄ ነገር system ኡ የምታስተካክሉት እስከ መቼ ነው?
እርግጠኛ አይደለንም።
እ፣ አይ እንደዛ እንኳን ይቅር። ሌላ ስልክ ላይ ነው አ ስልክ ሰተሽ የማደርግበት አዎ
እንደዛ ይቅር።
እሺ እሺ